ጤና ይስጥልኝ። አሽቴ የደነኝ በኩል ልርዳው።
አሁን ገብቷል። ቴሌግራም ላይ ልቼዋለሁ።
እሺ ማን በሚል ስም ነው ቴሌግራም ላይ?
ተድላ ገነት
ደንበኛችን ቴሌግራም ላይ አላገኘ ነውም በዛ ስም
እስኪ በስልክ ከእርሶ ጋር እንደገባ ነው ያው
እኔ ጋር እንደገባ ነው የሚያሳየው።
ምን አሉት?
እስኪ በስልኬ search አድርግልኝ እስኪ ይኸው፣ እሺ ደንበኛችን እያየሁት ነው። ቴሌግራምም ተመሳሳይ ስልክ ነው የሚጠቀሙት አይደል?
አዎ አዎ
አላገኘሁትም ደንበኛችን። ምናልባት እኔ ሀያ- መልእክት ልላክሎትና ወይ እ፣ እሱ እሺ።
ላኩለት።
እሺ እሺ መስመር ላይ ጠብቁኝና እንደዛ ልላክሎት።
እሺ
ደንበኛችን በዚህ ስልክ ቁጥር ቴሌግራም አላገኘሁም እኔ። ምናልባት ሌላ ይኖሩት ይሆን?
ኧረ የለኝም።
ሀያ ሀያ አራት
ሰማንያ ሁለት ስልሳ ስምንት ነው አይደል?
አዎ።
ቴሌግራም እንደሌለ ነው የሚያሳየኝ። በዚህ ስልክ ቁጥር add ላረጎት ነበር ቴሌግራም ላይ ግን በዚህ ስልክ ቁጥር ቴሌግራም አላገኘውም እያለኝ ነው። ምናልባት ገብተው check ያድርጉትና ሌላ ስልክ ቁጥር በአጋጣሚ ተገ- ተጠቅመው ከሆነ ይንገሩ።
እሺ